ሌላው ስልኝ ከብጄ ይባያ ነበር እሺ እሺ ተቋረጠ ኔትወርክ። አሁን በሰጡኝ ስልክ ቁጥር ቤት ማግኘት ስላልቻልኩኝ ቲን ነንበሩን አግኝተውታል?
እስቲ ነምበር እያመጡልኝ ስለሆነ ከቤት ለዛ እያበኩ ነው።
ሻሻው እስከዛ ልመዝግብልህ።
በጥሩ ቁጥር አዎ፣ በጥሩ ቁጥር መልሼ ልደውል።
እሺ ይችላሉ። በቃ ቲን ነንበሩትን የያዝና ይደውሉልን።
እሺ እሺ።
እሺ እናመሰግናለን።